ይላል ወይ ወይ ያቀጭስ የት ሆኖ ኦርደር ሰጡ?
ኦርደሩን እየሰረች ነው ልጅ።
ምን ያህል ደቂቃ ይጨርሳል?
ስንት? እሺ እንትን በቃ አሁን አዎ ሊወጣ ነው። ደቂቃ
ኧረ ሰዓት አለ በጣም ገና ሞገስ።
እም በጣም ነፍስ ሰዓት ነው ያለው። ነፍስ ሰዓት ነው ያለው
አሪፍ ሰዓት አለ።
እ እሺ ስንት ደቂቃ ነው ያለኝ?
ቆይ ስንት ደቂቃ እንዳለ ል- ል- እመጣለሁ። እሺ እሺ እመጣለሁ። እመቤቴን እመጣለሁ። እንዳታስገባው ቆይ እ?
ሞገስ ወይ ና ና በቃ የስጦ ተቀበል። ገና ብዙ ሰዓት አለ። ሀያ ስድስት ደቂቃው ነው ገና።
ሀያ ስድስት ደቂቃማ ቅድም ነበር፣ አሁን ገና ነው።
ኧረ ቆይቷል።
ማርያም፣ ከ- አይ ለ- የምር የኔና አንተ አስራ ምናምን አቆጣጠር ደቂቃ ይለያያል።
አስራ ምናምን የኔና ደቂቃ ነው አንተ አሁን ያለኝ ይለያያል አቆጣጠሩ። ሞገስ ይ- ያለኝ ማለት ነው። አስራ አራት ደቂቃ ነው። አስራ አራት ደቂቃ ነው።
ደርሳለህ። ማርያምን ቶሎ ሂድ።
እሺ ሞክረ